hello ሀሎ
ወይ ቤት አልወጡም እንዴ?
ካርድ እኮ ገና እየሞላሁ ልደውልልሽ ብዬ ወረዳ ትሄዳለች እያሉ ነው።
እኛ ጋር
አ ያው ቀለሙን ያለኝ ወረዳ ትሄዳለች maybe ቅርብ ስለሆነ የእናንተ እዛ ከመጣች እኛ ጋር አይነግሩንም ታዲያ።
ሂግ እና የጉለሌ ሰባት ይሄዳል። ቀኑ ሙሉ ዛሬ እንትን ነው እያሉ ነው። ቤት ወይዬ
አይ ዛሬ ቀኑ ሙሉ ለዚህ እንትን ስላለች ልትመጣ ትችላለች እያሉ ነው። አሁን እኛ ጋር አሁን ነው የምትመጣው ነው።
እናንተ ጋር እኛ ጋር አሁን ነው እርግጥ- እርግጠኛ የሆነ መረጃ የለም፣ ግን ሁሉም ያው ቅርብ ስለሆነ ሁለሌ አ- ሰባት አ- ቅርብ ስለሆነ ልትሄድ ትችላለች። ዛሬ ለዚህ purpose ነው እንትን ያለችው እያሉ ነው።
አ- እኔ ግን ቀሌክስ ነው የምጠይቀው እና አሁን እኮ ከውጭ ብሎ ነበር ልደውልልሽ። ስለዚህ አይ በቃ እንትን ነው እንደዛ ነው።
እ- በቃ እሺ። ማን አለ አብሮሽ?
እዚህ አንቺ ቢሮ ነን።
ቢሮ እኔ እኮ ዮናስ ዮናስ አ- ኢትዮጵያ ዮናስ ሬዲዮ የሚያወራው እ፣ ቢሮ ሆኖ ነው
አ፣ እዚህ ሆነ ነው
የማይሆን ሰውዬ አሁን ሰማሽው?
ጥላውን አቶ ዮናስ ያለውስ ማን ነው? እንትና ሰላምታ ስጡ ሲል አቶ ዮናስ ሲል ያኛው ሰውዬ አዎ እንትና ጥላሁን ይሁን ም፣ ማን ነው ኤልያስ መንገድ ማን ተዘጋ ምናምን ያለው አዎ የጥላሁን አረ አ- መንገድ።
ሰላምታ ስጡ እንደሱ ይሁን አላውቅም። አቶ ዮናስ ሰላም ሰላምታ እየሰጠን ነው ይለዋል። እኔ ያኛው ሰውዬ እንደ ያኛውን እንዳይመስለው ብዬ እና
እኔ በዚህ ያው ለልጅ አሳቀኝ ገጥላ ሶስት ተኩል ላይ ማለት ነው ስራ እ።
ጀምረናል አላለ ሶስት ተኩል ላይ እኮ። ከሄድን እኔ በኋላ ወይም ከዛ እ።
ካደረቡትላቸው ሰብስቧቸው እ.
እንደ ኳስ ላይ ሲጀምሩ እንደሚሰሩት
ሰብስቧቸው
ሰብስቧቸው ባለቤቱ የሆነ ነገር አላቸውና በተናቸው ካሜራ ላይ ነው ማለት ነው ጸልየው ነው።
ጸልየው በሰበያ
በሽ ወደዚህ ወደዚህ ከሆነ መንገድ የምትጀምረው አሳውቂኝ በእናትሽ።
ላይ ነው አሁን ያሉት ላይ ነው ያለችው እና በምን ላውቅ እችላለሁ? ከተማ ነግርሻለሁ።
እም፣ እሺ።
ግን ያው ሙዚየም እና ስድስት ቁጥር ነው የነበረው። እሱ አሁን አ- ከላይ ነው እሱ አለ ስድስት ቁጥር ምናምን ሄዳ ላይ ወጣ። እሷ በቃ ንግግር ምናምን ታደርጋለች ፓርክ መሰለኝ።
ደግሞ ሰውየው ምናምን ሄዳ አዎ አዎ። ኧረ ኧረ በቃ እሺ።
ለዛ ላይ ደግሞ ወይ እንትኑ እየተፈወሱም ሊሆን ይችላል።
አ ይሆናል። አይ ገና ነው ሙዚየም ስደውልለት እኮ በውስጥ እንትን ገና እየዞርን ነው አለ። የት የት ነው የምትዞረው? እኔ እቺ ሴትዮ እያለ
አእምሮ እየጠራ ምንም ነበር።
አላወቀ።
እናቷ አ አዎ በቃ አይ አስሬ ማንሳት ካልቻለ ብዬ ነው። እሺ እሺ አዎ እሱ ልክ ነው። እሱ አ እሺ በቃ ደዊ እሺ እሺ ማ- አዎ።